ሄሎ ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልኝ።
አብሮስ ብሎ ሮቤል ወዴታ
ማን ልበል?
ከ WePlus Solution ድርጅት ነበር ምደውልልዎት።
አ አ ከ WePlus Solution ድርጅት ነበር ምደውልልዎት።
WePlus Solution ምን ነበረ?
እ፣ ድርጅታችን እ፣ የ transportation አገልግሎት የሚሰጥ ተቋም ሲሆን ለአሽከርካሪዎቻችን ደግሞ ለየት ያለ ነገር ይዞ መጥቷል
እም፣ እና ድርጅታችን ከእያንዳንዱ trip ላይ የሚቆርጡ አስር percent ሲሆን አራት percent ኡን ደግሞ ለአሽከርካሪዎች መልሰን የምንቆጥብ ይሆናል። ይህንንም ድርጅታችን እ፣ እንዲያደርግ ያስ- ያሰብ ለምንድን ነው? እ፣ አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እ፣ እያገኙ ብሎ አያስብም። ለምሳሌ ሕክምና፣ የጡረታ፣ ሌሎች ጥቅማ ጥቅሞች ስለሌላቸው ይህንን ም።
የቁጠባ ፕሮግራም አዘጋጅተናል።
እሺ።
እንዴት አዩት ቢሮዋችሁ ሀሳባችን?
የት ነው?
እሺ ቢ- ቢሮአችን አሁን ሳሊ- ለማውራት ስላልተመቼ ነው። ቢሮዋችሁ የት ነው?
ችግር የለውም። እሺ ቢሮአችን ሳሊተ ምሕረት ጀርባ ወደ ጃክሮስ መሄጃው ጋር ካስናቀ ማስታወቂያ ፊት ደውል ለፊት።
እንዳንዶች።
እሺ ስልክ ደውል።
ቁጥር ልላክሎት የሚ- የሚያገኙብንን እኛን።
እሺ እሺ እሺ እሺ ልክሎታለሁ። አመሰግናለሁ። መልካም ቀን ይሁንልዎት።
እሺ።
እሺ እሺ